ጤና ይስጥልኝ እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
አብሮ ይስጥልን ሰላም ነው?
እግዚአብሔር ይመስገን።
አዎ ደህና ነን። እንትን ቪዛ ምናምን ነው አይደለ? ሄሎ ቪዛ መሰለኝ አዎ ሄሎ ቪዛ። አዎ አ- የምትሰጡት አገልግሎት እስኪ እሺ፣ የምንሰጠውን አገልግሎት ማወቅ ፈልገው ሲሆን አዎ እሺ፣ እኛ የምንሰጠው አገልግሎት ወደ ተለያዩ ሀገራት የጉዞ መረጃዎችን እንሰጣለን። የትኬት እሺ።
ዋጋዎችን እ፣ የሚያስፈልገውትን የባንክ statement፣ ኤምባሲ አድራሻዎችን እና ማሟላት ያል- ያሉቦትን document ኦች እንነግሮታለን።